ሄሎ ሄሎ
አቤት።
በዚህ ወርቅ እኮ ብል ነው አ ኤሊ ዲስኮ እሰጣለሁ ብለህ በዚህ ወርቅ በቃ
ኦኬ ምን ስደውል እኮ አልሰራ ብሎኝ እኮ ነው ቀለሙ።
እንሰራ ለብዬ ውስጥ ነበርኩ ያለው እና ኔትወርክ ነው።
አ የሚዱ እኮ ይሰራ ነበር እና የእሱን ኮፒውን የሚ- እንትን ኮፒ ያደረኩትና አ ራሱን ኦሪጂናል አድርጌው ሳስገባለት ሰራልኝ። በዛው እንትን አልኩኝ ታውቃለህ።
ስለዚህ ትል መጥቶልሃል ልትወው አዎ አይ በቃ ተቀርፏል።
እሺ እሺ እሺ።